Giverger lanzador.
Escúchame.
Karamalov, sí.
በቃ እሷ ለማግራት ማለት ነው።
ሄሎ ወይ መሰረት ወይ መሲ ወይ ሀያ አራት ዜሮ አንድ ሀያ አራት ዜሮ አንድ ምን ሆነበት?
ፒን አድርጊልኝ እና ሌላም አለ እንዳትዙ ሌላም አለ ከዚህ ውጭ እስኪ ንገረኝ ሀያ አንድ እ
ሀያ አራት ሀያ አንድ ሀያ አራት ሀያ አንድ አዎ፣ እሱ እኔ አራት ነጥብ ምናምን ነው እሺ የሚያሳይ pin አድርጊልኝ check አድርጊ ሀያ አራት ሀያ አንዱ አዎ ከየት ወደኛ ከቦሌ ምን ተባበር ህንጻ ነው ምናምን ነገር እንተባበር ህንጻ ነው ተባበር አዎ አይቀል እሺ
ሁለቱንም pin አድርጊልኝ እ?
አራት እንኳን የሚሆን አይሰኝም ግን አየዋለሁ እሺ እ? የት? ኧረ በስ- ኧረ ተማርኩ። አድርጊው አራት ነጥብ ምናምን
እሺ አየዋለሁ
አያት ገድግደው
ብዙ አቤት
ወሎ ሰፈር እኮ ነው የሚሄደው
አዴ ምን እኔ ጋር የሚያሳየው ሌላ ቦታ ነው።
እ
እኔ ጋር ሌላ ቦታ ወሎ ሰፈር ነው። እንዴ?
አንደኛው ወ- ወደ ኤርፖርት አንደኛው ደግሞ ወደ ወሎ ሰፈር ነው የሚሄደው ኧረ map ኡን የት ነው የሚያሳየው? map ኡ map ኡ እዛ ነው የሚያሳየው።
ወሎ ሰፈር ወደ ቄራ በሚወስደው መንገድ ይላል
አይ ማ- map ኡ እ፣ እዚህ ጋር የተጻፈው ነው እንጂ አይ አይ፣ no no map ኡ ነው map ኡ ነው።
እሱን ችግር የለውም እንደዚህ በርበሬ የሆነ customer አንዳንድ ማለት ነው። map ኡን ገብተህ አራት ነጥብ ምናምን እሺ